hello ሰላም ጤና ይስጥልን።
አሁን ደውዬልሽ ነበር።
ወይ ተቋረጠ?
አዎ ተቋረጠብኝ እና መልሼ ደወልኩኝ።
እሺ እሺ
እ እና እንዴት ነው? አስራ አንድ ሰዓት ብለሽ ነበር ክላሱ አስራ አንድ ሰዓት አስራ አንድ ሰዓት ላይ class ኡ ይጀምራል አዎ። እስከ ስንት ሰዓት ነው?
እስከ እስከ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ሁሌ ነው? ቀን ለስንት እ ሰኞና ሮብ ለሶስት ወር ያህል ማለት ነው።
ሰኞና ሮብ?
አዎ okay በሳምንት ሁለት ቀን ማለት ነው።
hello በሳምንት ሁለት ቀን ማለት ነው። hello hello hello በሳምንት ሁለት ቀን ነው እማ